ክፍል ሁለት ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የሕይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል ሀያ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሰው ቋንቋ ብልሽ ነው። ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ ክፋቱን ጥፋቱን በአንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንፍሱ አንጓሉና ጥርስ አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ በሰፌድ ተንጓሎ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ። እንደ ስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ። ስንዴና እንክርዳድ ነው በአንድነት ታምሶ፣ ምርቅና ፍትፍት ነው በአንድ ተለውሶ። ተዋህዶ ያለ በአንድ አካል በአንድ አምሳል ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል፣ በሆነ ባልሆነው ሳቅ ሳቅ ያሰኘኛል። ኃላፊና አግዳሚው ዘመድ ይመስለኛል፣ ላገኘሁት ሁሉ ደስ ያናግረኛል። ዘንድ ያለ ሰዓት ስለ ሰው ሳስብ ገር ሆኖ አየሁት የዋህ እንደ ርግብ። ለመጽደቅ ምኞቱን ትግሉን አስብና ቅን ስራ ለመስራት ድካሙን አይና ቅዱስ ነው ውዱስ ነው ብዬ ጠራዋለሁ። የእግዚአብሔር አምሳል መሆኑን አምናለሁ። በደና አስበሃል አዋርደህ አትያው። ከመላእክት በታች ቅዱስ የሰው ልጅ ነው። የአንድ ሰው ልጆች ነን ሁላችን በመላ አንደኛው ቢጠቁር አንደኛው ቢቀላ፣ አንዱ ቢሆን ድሃ አንዱ ባለጸጋ፣ ፍሬ ቢስ ነገር ነው ይህ የለውም ዋጋ። የአንድ ሰው ልጆች ነን መዋደድ አለብን፣ ይህ ነው ቁም ነገሩ መርሳት የሌለብን። አንዳንድ ቀን ሲሆን እንዲህ ደስ ይልሃል፣ ደግሞስ በሌላ ቀን እንዴት ያደርግሃል? አንዳንድ ቀን ደግሞ በጣም ይከፋኛል። ደግ ሲናገሩኝ ክፉ ያናግረኛል። ሰላምታ ሲሰጡኝ ብትር ይቃጣኛል። መሄጃ መሸሻ ስፍራ ይጠፋኛል። ሰው የሚባል ነገር ላይ ያስጠላኛል። ሰው ምንድን ነው ብዬ ያልኩኝ እንደሆነ በተንኮል በክፋት ልቡ የደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስ የሚለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላ ማር መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሰፈፉ። ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል። አጎዛው ሲገፈፍ ተኩላ ሆኖ ያርፋል። እንደ በግ ሆኖ ነው ሰው የሚወለደው። ካደገ በላይ ነው ተኩላ የሚሆነው። ሰው ከእናቱ ማኅፀን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ፣ ወንድሜንም ልውደድ፣ ጠላቴንም ልጉዳ። እንዲህ ያለ ሀሳብ ካንጎሉ የሚፈልቀው ሰው መዳፉን ትቶ መሄድ ሲጀምር ነው። ራቁት ሆኖ ነው ሰው የሚወለደው። ካደገ በላይ ነው ክፋት የሚለብሰው። ሰው ካደገ ሲያዩት ተኩላዋን ይመስላል። ሕፃን ሆኖ ሳለ በግ ሆኖ ይገኛል። ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው፣ ጉንፋን ራስ ምታት ሰውን መስገደለው። የሰው ልጅ እኮ ነው ሰውን የጨረሰው። ለሰው ልጅ እንደ ሰው ማንም ጠላት የለው። ዘንዶ ነው እባብ ነው የሚሉት ውሸት ነው። ደግም ሆነ ክፉ ቢጠላም ቢወደው፣ ወዳጁም ጠላቱም ለሰው ልጅ ያው ሰው ነው። አብረው የሰው ልጆች በሰላም አይኖሩም። ደግሞም ለየብቻ መሰንበት አይችሉም። ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ። ሰው አንድ አካል ሆኖ ሁለት ምግባር አለው፣ ጨካኝና ርሩ፣ ክፉና ደግ ነው። ንገረኝ አጣርተህ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን። ሰዓት ጨለማ ነው አምሳለ ጽልመት፣ የቀን ብርሃን ነው ደግሞም ደግነት። ሰው እንዴት ይሆናል ቀንና ጨለማ? ለአንድ አካል ሁለት መልክ የትም አልተሰማ። እኔ እነግርሃለሁ ይኸው ትሰማለህ፣ አንድ አካል ሁለት መልክ ሆኖ ታየዋለህ። አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም። እኛ የምንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደንብ ተለይቶ እሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ። አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው። ብፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆን እሬትና ማር ነው። ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው። የሆነውን ነገር ሰው ፍጹም አይወድም፣ የማይሆነውንም ቢለፋ አያገኝም። ለፍልፈን ለፍልፈን ፍሬ ከንቷን ሁን ለዛሬው ወሬያችን አዝመራ ይህ ይሁን። ባለመሆንና በመሆን መካከል ሰው አይሻገረው አለ ትልቅ ገደል። የማይሆነው ነገር ምን ጊዜም አይሆንም፣ የሆነውም ነገር ከቶ አይለወጥም። አውቆ አለመቻሉን ይህን ለመለወጥ በከንቱ አይድከም፣ ሰው አርፎ ይቀመጥ። ከመጻሕፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናት ለእናት ለእናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል ሀያ
ታጠቅ ብሎ ፈረስ ካሳብሎስ ባርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ነው። ፈረሱ አባ ታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክባይ የምሸሽ ነው።
ምዕራፍ 42 ታላቁ ብትር አጼ ቴዎድሮስ ገንብቼዋለሁ ብለው ጣራውንና ጌጣጌጡን ማዘጋጀት የጀመሩለት ታላቅ ግንብ በአራቱ ማዕዘን እየተሰነጣጠቀ ለመውደቅ ሲናጋ ሲያዩ ያን ግንብ ከውድቀት ለማዳን በየማዕዘኑ ሲሯሯጡ እንደገና ወዳመፀው የወሎ ግዛት ዘመቱ። በወሎ አካባቢ ያመጹባቸው ወንበዴዎች ከመጀመሪያው በጠላትነት የቆዩት እነ አመዴ በሽር ብቻ አልነበሩም። የራሳቸው ሹማምንት የመቅደላው ደጃች ሊበን ባይሻል ጦርነት ላይ ተማርከው አስረዋቸው ከቆዩ በኋላ ይቅር ባዩ ንጉሠ ነገሥት ፈተው በአባታቸው አገር ሹመዋቸው የነበሩት ዋግሹም ገብረ መድህንና ሌሎችም ብዙዎች እንደዚሁ ሸፍተው ነበር። የቴዎድሮስ ፊታቸውን ወደ ወሎ ማዞር እንደተሰማ እነ ደጃች ሊበንና እና መዴ በሽር በያጣጫው ፈረጠጡ። ዋክሹም ገብረ መድን ግን ከብዙ አመፀኞች ጋር ሆነው ንጉሠ ነገሥቱን ጦርነት ገጥመው ጥቂት እንደተዋጉ ተማረኩና ለፍርድ ቀርበው በስቅላት ተቀጡ። ንጉሠ ነገሥት ቴዎድሮስ የወሎንና የአካባቢውን ሁኔታ እያረጋጉ ለመቅደላም ታማኝ አሽከራቸውን ግራዝማች አለሜን ሹመው በዚያው በሚገኙበት የችግር ጊዜ እኛ ታላቅ ንግሥት በድንገት ታመሙ። አጼ ቴዎድሮስ በዚያ ታላቅ ፈተና ላይ እንዳሉ ፈተናቸውን ለመቋቋም ከሚጽናኑባቸው ከፍተኛ ኃይሎች በአንደኛዋ ላይ እጅግ አስጊ የሆነ ነገር ደረሰ። በደፋሩ ወንድ ልብም ያልተለመደ ስጋትና ሽብር ተፈጠረ። እቴጌ ተዋበች ከታመሙበት ቀን ጀምሮ አጼ ቴዎድሮስ በየቀኑ ከሚሰሙት የፍርድ ሥራ በቀር ሌላውን ሁሉ ሥራ ለጊዜው ራሳቸው ተወጥ አድርገው ለታማኝ አሽከሮቻቸው ትተውት ነበር። ነገር ግን በግል ኑሯቸው ላይ ለደረሰ ችግር ሲጨነቁ እግዚአብሔር የጣለባቸውን አደራ እንዳያጓድሉ በማሰብ ከእቴጌ ተዋበች ጎን ቁጭ ብለው ከበሽተኛዋ ይበልጥ በስሜት ሲሰቃዩ ይቆዩና እስከ መጨረሻው ደህና ነኝ ብዙ አይጨነቁ እያሉ ብዙ ችግር የሚያዋክባቸው ባለቤታቸውን ከማጽናናት ያላቋረጡት ንግሥት እንደተለመደው አሁንስ ቀለል ብሎኛል ሲሏቸው በልባቸው ጥቂት ተስፋ ይዘው የሕዝብ ጉዳይ ለመስማት ይወጣሉ። ነገር ግን ምንም ያህል ሳይቆዩ ልባቸው ናድ ናድ ይልባቸውና ንግሥቲቱ ወደ ተኙበት ድንኳን ይመለሳሉ። በማንኛውም ችግርና ፈተና ፊት ፍርሃትና ሽብር ታይቶባቸው የማያውቀው ብርቱ ሰው በዚህ ጊዜ እንዲህ ሲሸበሩና ሲጨነቁ ሲታይ እጅግ ያሳዝኑ ነበር። ቀኑን በዚህ ሁኔታ ሲውሉ፣ ሌሊቱን በድንኳኑ ቤተክርስቲያን ሲጸልዩ ያነጉት ነበር። ምግባቸውንም በጥሬ ሽምብራ ወስነውት ነበር። ሞቱ የእቴጌ ተዋበች ሆነ እንጂ በሕመሙ ይበልጥ የተሰቃዩትስ አጼ ቴዎድሮስ ናቸው። ሞቱም ቢሆን መቼም ሰው ቁሞ ተሄደ ሞት አይባልም እንጂ የአጼ ቴዎድሮስን ሕይወትም በከፊል ገሎታል። በጣም ያስተዋለው አልነበረም እንጂ ይህ ሞት የኢትዮጵያን ሕይወትም በጣም ጎድቷል። አጼ ቴዎድሮስ ወጣ ብለው ወደ ድንኳኑ ሲመለሱ ንግስቲቱ ደከም ብለው በፊታቸውም ላይ ክሳትና ያልተለመደ ላህይ ተቀብቶበት ሲያዩ አንድ አይነት አስጨናቂ ፍርሃት ልባቸውን ያውከዋል። እመቤቴ የኔ እናት አሁንስ ጥቂት አልተሻለሽም? ይላሉ የተጨነቁት ንጉሠ ነገሥት። ተሽሎኛል፣ ደህና ነኝ፣ ግድ የለም ስራውን ይከታተሉ ይላሉ እቴጌ ተዋበች። አንድም ቀን አሞኛል፣ ያዙኝ፣ ልቀቁኝ፣ አንሱኝ፣ ጣሉኝ ሳይሉ ለሞት ያደረሳቸውን በሽታ በትዕግስት ችለው በብርታታቸው ባለቤታቸውን ሲያበረታቱ ቆዩ። አጼ ቴዎድሮስ ግን ምንም እንኳ ብርቷ ንግሥት ስቃያቸውን በትዕግስት ቢሸከሙት አዳር አዳር እየተዳከሙና በሽታው እየጠናባቸው መሄዱን ሲያዩ ስጋቱ በዚያው ልክ እየበረታባቸው ስለሄደ ነፋሻማ ወደ ሆነውና ደስ ወደሚለው አቅጣጫ ሁሉ እየተዘዋወሩ በመስፈር የንግሥቲቱን ጤንነት ለማሻሻል ሞከሩ። ከዚህም በቀር መድኃኒት የተባለውን ሁሉ ራሳቸው በእጃቸው እያቀመሱ ሰው ለሰው ሊያደርግ የሚችለውን ጭንቀትና መከራ ማንም ከሚያደርገው በላይ ቢያሳዩም እኒህ ብርቱ፣ እኒህ ተወዳጅ፣ እኒህ የባላቸው ጠባቂ መልአክ የሆኑ ታላቅ ሴት እረፍት ከማያውቁት ባለቤታቸው ጋር በድንኳን ሲንከራተቱ ኑረው በድንኳን ውስጥና በአልጋ ላይ ሲንከራተቱ ሕይወታቸው አለፈች። በዚህ ጊዜ በአጼ ቴዎድሮስ ላይ የወደቀውን ታላቅ የሐዘን በትር ለመግለጽ ማንኛውም የቃላት አሰካክ በቂ አይደለም። ጓደኛዬ፣ እናቴ፣ መቤቴ፣ ገሬዴ፣ ኧረ ትንሽ ቆይኝ፣ ኧረ ንግሥት እንዲኖራ ኧረ ንግሥት እንደዚህ ሁና ኑራ አትሞትም፣ ኧረ ተቤትሽ ላድርስሽ እያሉ በሬሳው ላይ ሲወድቁ ሲነሱ እመቤቴ እናቴ ለማን ጥለውኝ ብቻዬን ለማን ጥለውኝ እያለ እንባውን እንደ ጎርፍ የሚያፈሰው ሊቀ መኳስ ዮሐንስ ቀረብ ብሎ ከሬሳው ጋር ቁም ለቁም ከሚዘረጉበት ያነሳቸው ነበር። እናቴ እናቴ እኔ ነኝ ገዳይሽ፣ ይቅርበይ ማርኝ፣ የኔ ከፍታታ እግዚአብሔር ምን ሲል ተኔ ጣለሽ እያሉና እየተንሰቀሰቁ ያ ብዛቱ የታወቀው እንባቸው በጥፉ በስቶ በአንገታቸው እየወረደ ልብሳቸውን ሲያርሰው መመልከት ማንንም የሚያስለቅስ ነበር። አቡነ ሰላማ እንኳ በንጉሠ ነገሥቱ ጎን እንደቆሙ ጃንሆይ፣ መቼስ ምን ይደረጋል ከእግዚአብሔር ጋር መታገል አይቻል ይቻሉት እንጂ እያሉ ያፈሰሱት እንባ ቀላል አልነበረም። የአፄ ቴዎድሮስ የዚያ ጊዜ ሁኔታ ወዳጆቻቸውን ቀርቶ ጠላቶቻቸውንም ጭምር የሚያስለቅስ ከመሆኑም በላይ እሳቸውን የሚፈሩና የሚጠሉ ሰዎች እንኳ ቅጣት ቢታዘዝብን ያስምሩናል ብለው የሚተማመኑት በእቴጌ ተዋበችና በሊቀ መኳስ ዮሐንስ ስለነበር ለእቴጌ ተዋበች የደም እንባ ያለቀሱት ንጉሠ ነገሥቱን የሚፈሩትም የሚወዱትም ሰዎች በአንድ ላይ ነው። በዚያ ጊዜ በአጼ ቴዎድሮስ ብቻ ሳይሆን በፊታውራሪ ገብርዬ፣ በራስ እንግዳ፣ በሊቀ መኳስ ዮሐንስ፣ በግራዝማች ዓለሜና በሌሎችም ንግሥቲቱን በቅርብ በሚያውቁ ሰዎች ላይ የታየው ሐዘን የቴዎድሮስ ዘመነ መንግሥት ያለፈ አስመስሎት ነበር። አጼ ቴዎድሮስ በቁጣ አስረዋቸው ወደ ነበሩት ወደ ራስ እንግዳ ተፈተው ንግሥታቸውን እንዲቀብሩ ታላቁን መርዶ ሲልኩባቸው ካሳ ስለሞተ መጥተህ ቅበረው በሉት። ታልፈታኸው እያለች ሌት ተቀን ስትወተውተኝ ነው የሞተችው፣ ወይ እናቴ ወይ ጓዴ እያሉ ነበር ሰዎችን የላኩት። የእቴጌ ተዋበችን ሁኔታ እያንዳንዱ ኢትዮጵያዊ ቢያውቀው ኑሮ በዚያ ቀን ሊፈስ የሚገባው እንባ አንድ ታላቅ ምንጭ በሆነ ነበር። ከምስፍንናቸው ከወደቁበት ጊዜ ጀምሮ በደጓ ልጃቸው እየተረዱ የቆዩ ስርዓት አሊማ ይህን የቁም ሞት ከሰሙበት ጊዜ ጀምሮ እስከ ሞቱበት ድረስ የእንባ ምንጭ ሆነው ኖሩ። ልባቸው በሐዘን የተሰበረው ንጉሠ ነገሥት ሕሊና ያለውን ፍጡር ሁሉ ልብ በሚሰብር ሁኔታ እያለቀሱ የንግሥቲቱን ሬሳ ይዘው ወደ ግሸን ማርያም ለመድረስ ተነሱ። የእቴጌቷ አበች ሬሳ ከብዙ ጊዜ በኋላ ግሸን ማርያም ደርሶ ባረፈበት ቀን የነበረው ልቅሶና የዚያ ሁሉ ካህናት ዜማ በአንድ ላይ ሲሰማ ጠቅላላውን የሰው ተፈጥሮ የሚያስጠላ ከባድ የመሸበር ስሜት ያሳድር ነበር። አጤ ቴዎድሮስ በጣም ርኅሩህ ሰው ነበሩ። እቴጌቷ አበሽ ደግሞ ይበልጥ ርኅሩህ አድርገዋቸው ይገኙ ነበር። እንባቸው ሳያቋርጥ በሚፈሰው ንጉሠ ነገሥት አእምሮ እጅግ ብዙ ትዝታዎች ይመላለሱ ነበር። እቴጌቷ አበች ለትዝታቸው መታሰቢያ የሚሆን አንድ ልጅ እንኳ ሳይተኩ በመሞታቸው ከዚያ ሁሉ ደግነትና ብርታት፣ ቁንጅናና ፍቅር ጋር በአጼ ቴዎድሮስ ልቡና የሚመላለሰው አንድ ከፍተኛ ጉዳይ ይኸው ነበር። እቴጌቷ አበች ለአጼ ቴዎድሮስ ምን አይነት ድጋፍ እንደነበሩ ለሚያውቅ ሰው የእሳቸው ሞት በሕዝባቸው ክፋት፣ ሐዘንና ጭካኔ እያደረባቸው መሄድ በጀመረው ንጉሠ ነገሥት ሕይወታዊ አቋም ላይ የወደቀ ምን ያህል ከባድ በትር እንደነበረ ሊስተው አይችልም። የአፄ ቴዎድሮስን ሐዘን የጥፍ እጥፍ ያደረገው ደግሞ ለንግሥቲቱ ጤንነት ይሻላል ተብሎ ወደ ታሰበው ቦታ መጓዝ ብቻ ሳይሆን በየአቅጣጫው ወደ ተነሱ ወንበዴዎች በዘመቱ ቁጥር በሽተኛዋን ንግሥት በአልጋ ይዘው ሲንከራተቱ ከመቆየታቸው በላይ ከሞቱ በኋላም በዘመቻውም በዝናሙም በውሃ ሙላቱም ሲባል ግሸን ቶሎ ሊደርሱ ባለመቻላቸው የንግሥቲቱን ሬሳ በሳጥን አሳሽገው ይዘው ለሁለት ወራት ግድም በየሄዱበት በድንኳን ሲንከራተቱ መሰንበታቸው ነበር። ወዳጆችና የመከራ ጊዜ አፄ ቴዎድሮስ ደስታን እስከዚህም አያውቁትም። መከራ ችግርና ፈተና ግን አብረዋቸው ተወልደው አብረዋቸው ያደጉና የኖሩ የሙሉ ሕይወታቸው ጓደኞች ነበሩ። ይህም ሲሆን እነዚህ ነገሮች ይበልጥ የሚጠነክሩባቸው ጊዜዎች ነበሩ። አፄ ቴዎድሮስ ማንኛውም የቅርብ ወዳጃቸውን ማጣት መከራ ሊሆንባቸው ይችላል። ነገር ግን ተዋበችን ማጣት ሰውን በማጣት ከሚደርስባቸው መከራ ከፍተኛው ነበር። በዚህ የመከራ ጊዜያቸውም እንደ ማንኛውም በመከራ የተሸነፈ ሰው የወዳጆች በቅርብ እየተገኙ ማጽናናት አስፈልጓቸው ነበር። በዚህ የመከራ ጊዜያቸው ከጥጋቸው ሆኖ ሲያጽናናቸውና እጅግ ሲረዳቸው የቆየው ሊቀ መኳስ ዮሐንስ ነበር። ሊቀ መኳስ ዮሐንስ መሸም ነጋም ከንጉሠ ነገሥቱ ድንኳን ሳይለይ ድሮ ያደርግ ከነበረው በበለጠ ስለ ውጭው ዓለም በውጭው ዓለም ስለተከናወነውና በመከናወን ላይ ስለሚገኘው የስልጣኔ ሥራ በዝርዝር ይነግራቸው ነበር። ንጉሠ ነገሥቱ ጥቂት የረፍት ጊዜ አግኝተው ሐዘናቸውን ማሰላሰል በሚጀምሩበት ጊዜ ጆምቤል ይገባና ስለ ታላላቅ መሪዎች፣ ታላላቅ የጥበብ ሰዎች ስላከናወናቸው ሥራዎች፣ ስለ ሃይማኖት፣ ስለ ፍልስፍና፣ ስለ ስዕል፣ ስለ ስነ ጽሑፍ፣ ስለ ሙዚቃ፣ ስለ ሕክምና፣ ስለ ትምህርት በጠቅላላው በአውሮፓ ስለነበረውና ስላለው ነገር ሁሉ ሲያጫውታቸው ይቆያል። በዚህም ጊዜ የተስፋ መቁረጥ ደመና ማንጃበብ የጀመረበት ሕሊናቸው የመኖርና የሰሙትን ሁሉ የስልጣኔ ሥራ ወደ አገራቸው የማስገባት ተስፋ ያሳድርባቸው ነበር። ሊቀ መኳስ ዮሐንስ ለአንድ ጉዳይ ራቅ ብሎ በሚገኝበት አንዳንድ ቀን ብቻቸውን ሾለክ ብለው ይወጡና ድንኳኖቹ በተተከሉበት ኮረብታ አናት ቁጭ ብለው የአካባቢውን ሁኔታ እየተመለከቱ በልባቸው ብዙ ጉዳዮችን ሲያወጡ ሲያወርዱ ይቆያሉ። ከዚያ ወደ ሰፈር ተመልሰው በድንኳናቸው ሲገቡ በድንኳኑ ብቻ ሳይሆን በዓለም ውስጥ ብቻቸውን የሚኖሩ ያህል መኖር ከብዶ ይሰማቸው ነበር። ከእቴጌ ተዋበች ጋር ሆነው የሚያውቁትን ነገር ባዩ ቁጥር ሳይወዱ በግድ እንባቸው እየገነፈለ ይመነጭባቸው ነበር። ከምግብ እንኳ ሳይቀር እቴጌ ተዋበች ያለመዷቸውን የቅንጦት ምግብ አይነቶች በፊታቸው እንዳይቀርቡ አዘው ነበር። የድንኳኑን ውስጥ በሙሉ በዓይናቸው ሲቃኙ የተነጠፉትን ምንጣፎችና ሌሎችንም ዕቃዎች ሁሉ ሲመለከቱ ሁሉም ነገር ለጥቅምም ሆነ ለደስታ የማይሆን የከንቱ ከንቱ የሆነ ነገር ሆኖ ይሰማቸዋል። በዚህ ጊዜ በገናቸውን ያነሱና የሐዘን ዝማሪያቸውን ይቀጥላሉ። ከወሎ ወደ ደብረ ታቦር እንደተመለሱ አንድ ቀን ማምሻ በጽኑ ሁኔታ ታሞ የነበረው ቆንስል ፍላውደን መኳንንቱ ሁሉ አስከትለው ወደ መኖሪያ ቤቱ ሄደው ከጠየቁት በኋላ የቆንስሉን ስቃይ ሲያዩ ሊቀ መኳንንት ዮሐንስን ዛሬ በጣም ስለታመመ እሱን ስታጫውተው አምሽ ብለው ትተውት ሄዱ። ከዚያም ወደ ቤተ መንግስት ተመልሰው ለመኳንንቱ ብቻ የራስ ግብር ከገባ በኋላ ሁሉም እየተሰናበተ ወጣ። አፄ ቴዎድሮስም ብቻቸውን ቁጭ ብለው ባለፈው የሕይወት ዘመናቸው ያሳለፉትን ጊዜ፣ አሁን ያሉበትን ሁኔታ፣ ከእቴጌ ተዋበሽ ጋር የነበራቸውን ፍቅርና አንድነት ሁሉ በታላቅ ትካዜ ሲያሰላስሉ ቆዩና በገናቸውን ይዘው ማንጎራጎር ጀመሩ። ዋኔ ርግብ ለመያዝ ሌት ተቀን ተመኘው፣ ግን ተጉጉት በቀር ምንም አላገኘው። ሰው አገሩን መውደድ ሆኖበት አበሳ፣ ፍትህና ሕግ መውደድ ሆኖበት አበሳ፣ ሕዝቡን ነጻ ማውጣት ሆኖበት አበሳ፣ ሳያተርፍ ሞተላችሁ ያልታደለው ካሳ። እቴጌ ተዋበች የሴቶች ንግሥት፣ እቴጌ ተዋበች የወንዶች ወንድ ሴት ወንድ ነኝ ስላንቺን ቀማኝ ብርቱ ሞት። ድንኳኑ በረደኝ ሆነብኝ ቀዝቃዛ፣ አካሌ በደነ ሆነብኝ ደንዛዛ፣ ቀለም ሁሉ ጠፋኝ ሆነብኝ ደብዛዛ፣ የተስፋዬ አበባ ተቆርጦ ጠለዛ። ሕዝቤን መግዛት ሳይሆን ለሕዝቤ እንድገዛ፣ ተነሽ ምክር ስጪኝ የሕይወቴ ለዛ፣ እናቴ ተዋበች የኑሮዬ ቤዛ። ተስፋዬ ሲጨልም ብርሃን እንዳላጣ ወይ አንቺ ወደ እኔ ነይ ወይ ወደ አንቺ ልምጣ። እቴጌ ተዋበች አንጀቴ የኔ ሆድ አውቃለሁ ፈርሰሻል ሆነሻል ትቢያ አመድ። ግን እነዚያ እጆችሽ ዳሰው ያጽናኑኝ፣ እነዚያ ጣቶችሽ ሰርተው ያበሉኝ፣ እነዚያም ዓይኖችሽ በፍቅር ያዩኝ ለስላሳው ምላስሽ ምክርን የሰጠኝ ርኅሩሁ ልብሽ ርኅሩህ ያረገኝ የዞሩት እግሮችሽ ስዞር አብረውኝ የሚስቀው ፊትሽ ሳቅ ባገኘው ጊዜ ጠቁሮ ሲከፋኝ አልፈረሱም አሉ ተፈረሱ ማን ነው ልቤን ጭብጥ አርጎ የሚበታትነው ተሰው አትጣላ ተው ታገስ ስትይኝ ግን ያንቺ ግፍ ባሰ ተግዜር ስታጣይኝ ጠላቴ ወዳጄ ሲከዳኝ ብታይ የኔም መቤት አንቺም መክዳትሽ ነው ወይ? እቴጌ ተዋበች ክብሬ መጽናኛዬ፣ የሃይማኖቴ ጌጥ የኑሮ ተስፋዬ፣ የድንኳን ጫካ የዘውድ ጓደኛዬ፣ እናቴ መቤቴ ገረዴ ባሪያዬ። ተየት አመጣሽው ይህንን ልማድ መከተል ሲገባሽ ተባል ፊት መሄድ እቴጌ ተዋበች የሕይወቴ ግርማ ብርሃኔ ነይልኝ ውጦኛል ጨለማ። እቴጌ ተዋበች የምወድሽ ሚስቴ ወንድም ብል ወንድሜ እህት ብል እህቴ የቀትር ጥላዬ የሌሊት መብራቴ የነውሬ መክደኛ ጓዳዬ ማጀቴ ቀድመሽኝ አትሩጭ ልቅደምሽ በሞቴ። አፄ ቴዎድሮስ የእንባና የከባድ ስሜት ስቃይ ይዟቸው እንባቸውንም ግጥሙንም ማንም ሊያያቸው በማይችልበት ቤተ መንግስታቸው ውስጥ ነው እንደ ልብ አጉርፈው የማይቀልላቸው ሐዘን ለጊዜው ገብ እንዲልላቸው አድርገው ለመተኛት የበገናቸውን ቅኝት እያስተካከሉ ሳሉ የንጉሠ ነገሥቱን በብርቱ መጎዳትና ማዘን በትክክል የሚያውቀው ጆምቤል ከጓደኛው ከቆንስል ፍዳውዴን ጋር ወደ ንጉሠ ነገሥቱ ሂዶ እንዲያጽናናቸው ተነጋግሮ ስለነበር በድንገት መጣና የግጥሙንና የእንባውን ድግስ በከንቱ አስቀረባቸው። ቤል ከፕላውዴን ቤት ወጥቶ ከመምጣቱ በፊት የተነጋገሩትም የሚከተለው ነበር። ግድ የለም ሂድ ጆን፣ የእግር በሽታ ስለሆነ ስለዚህ አያሰጋኝም። በአሁኑ ጊዜ ሰውየው እንዲህ እንዲህ ስራ ቢሉህ እንኳ እሳቸውን በቅርብ ሁኔታ ማጽናናት ልታስቀድመው የሚገባህ ነገር ሊኖር አይገባም አለ ቆንስል ፕላውዴን። እውነትህን ነው ብቻ አሁን በጣም ስላመመህ እሳቸውን በጣም ሰግተው ነው እንጂ ብለያቸውስ አይወዱም። እኔ በጥጋቸው ከሌለሁ የሚተካው ጓደኛ በእንባ የሚታጠብ በገና ነው። ፕላውዴን የኒህ ሰው ሁኔታ በጣም ያሳዝናል። በዚህ ጀግንነታቸውና ድፍረታቸው ላይ ያላቸው ለስላሳ ልብ በጣም ያስገርመኛል። የኒህ ታላቅ ሰው ድል ምንነታቸውን ጭራሽ በማያውቅላቸው ሕዝባቸው እጅ ስለሆነ ክበው ክበው ካቡ ያለ ጣራ እንዳይፈርስባቸው ስጋት ያዘኝ አለ ሊቀ መኳስ ዮሐንስ። እርዳቸው እርዳቸው፣ ዮሐንስ እርዳቸው፣ አደራህን። ለዚህ መከረኛ አገር ያሏት ተስፋ እሳቸው ብቻ ናቸው። ሂድ አሁን አጫውታቸው። እግዚአብሔር ፈቃድ ሆኖ ወደ አገሬ በደህና ብደርስ ዋና ስራዬ እንደሚፈልጉት ሁሉ ከሀገራችን ጋር የጠበቀ ግንኙነት እንዲኖራቸውና እርዳታም እንዲያገኙ ለማድረግ መሞከር ይሆናል አለ ቆንስል ፕላውደን። ሊቀ መኳስ ዮሐንስ ከተቀመጠበት ተነስቶ ደህና ደር ፕላውደን አለ። ደህና ደር ጆን። ሌላ ሚስት እንዲያገቡ ለመገፋፋትም ሞክር። በሚያምኑበት ነገር በጣም ደረቅ ስለሆኑ በምክር አለዝባቸው። በዚህ መጥፎ ሁኔታ ላይ እንዳሉ በግል ኑሯቸው ላይ ደግሞ ይህን የመሰለ ችግር ሲደርስባቸው በጣም ሊጎዱ ስለሚችሉና ከእግዚአብሔር ቀጥሎ እሳቸውን ማጽናናት የምትችል አንተ ስለሆን በርትታ አጽናናቸው። ምስኪን ፍጥረት፣ ያለ መንጋ የተፈጠሩ እረኛ፣ ከኃጥአን መካከል የተፈጠሩ ጻድቅ፣ በሕዝባቸው ኃጢአት የሚወቀሱ የሰው ነውር ተሸካሚ፣ በሰው እድፍ ለመቆሸሽ የተቃረቡ ንጹህ አዬ ያሳዝናሉ። ጆን አደራህን ልትረዳቸው የምትችል አንተ ብቻ ስለሆንክ አደራ እርዳቸው አለ ቆንስል ፕላውዴን። በማንኛውም ጊዜ ንጉሡ ወዳሉበት ከመግባት ማንም የማይከለክለው ሊቀ መኳስ ዮሐንስ ከፕላውደን ቤት ተመልሶ ንጉሠ ነገሥት ቴዎድሮስ የበገናቸውን ቅኝት እያስተካከሉ ወደሚገኙበት ክፍል ገብቶ እጅ ነስቶ ቆመ። እንዴት አመሸ ዮሐንስ፣ ትተኸው መጣህ እንዴ? አሉ አጼ ቴዎድሮስ ቀና ብለው የሊቀ መኳስን ፊት እየተመለከቱ። የለም ምንም አይለኝ፣ ሂድና ጃንሆን አጫውት ስላለኝ ነው አለ ሊቀ መኳስ ዮሐንስ። ቁጭ በላ አሉ አጼ ቴዎድሮስ። ሊቀ መኳስ ዮሐንስ አንዱን ወንበር ቀረብ አድርጎ ከአጼ ቴዎድሮስ ጥግ ተቀመጠ። ሁለቱም ለጥቂት ጊዜ ጸጥ ብለው ከቆዩ በኋላ አቶ ብላዴን አሁንስ እየባሰበት ሄደ አሁን ወሎ ደርሰን ስንመለስ የመጀመሪያ ስራዬ እሱን ምጽዋ ማድረስ ነው አሉ አጼ ቴዎድሮስ። ጃንሆይ ደህና ይሁኑ እንጂ በደህና ወደ አገሩ ሄዶ ይታከማል አለ ሊቀ መኳስ ዮሐንስ። እሱን መልሰው ያልሰደዱልን እንደሆነ አሁን እንደሱ ያለ ቆንስል የምናገኝ ይመስልሃል? አሉ አጼ ቴዎድሮስ። በሌላ በሌላ ነገር ተሱ የሚበልጥም እናገኝ ይሆናል። ለኢትዮጵያና ለግርማዊነቶ እንደሱ ተልቡ የሚያስብ ሰው ግን አናገኝም። ጃንሆይ ፕላውዴን እኮ በኢትዮጵያ የእንግሊዝን ጥቅም ለመጠበቅ ብቻ የተቀመጠ የእንግሊዝ መንግስት ቆንስል አይደለም። ኢትዮጵያ በተለይም በግርማዊነቶ የምትተዳደረው ኢትዮጵያና ግርማዊነቶ ምን እንደሆናችሁ ለዓለም ለማሳወቅ የሚጣጣር የኢትዮጵያም ቆንስል ነው። እንዲያውም በእንግሊዝ ምክር ቤት ፕላውዴን የተላከበትን አገልግሎት ችላ ብሎ የንጉሠ ነገሥት ቴዎድሮስ አገልጋይ ሆኗል ብሎ አንድ የታወቀ የምክር ቤት አባል ከሶት የፕላውዴን ወንድም ከባድ የሆነና የከረረ መልስ ሰጥቶ በመጨቃጨቅ ላይ ያሉ መሆናቸውን አንድ ወዳጁ ሰው ደብዳቤ ጽፎለት አይቻለሁ አለ ሊቀ መኳስ። ምን ያደርጉታል? ቆንስልነቱን ለመሻር እንደሆነ እኔ የፈለገውን ሹመት ሰጠዋለሁ አሉ አጼ ቴዎድሮስ በትካዜ። እሱ እንኳን ምንም አይደል። በእንግሊዝ ምክር ቤት የሚቀርብ ሐሳብ ሁሉም አይፈጸምም። በዚያ ምክር ቤት ውስጥ እጅግ ብዙ ሐሳብ ይቀርባል። እጅግ ብዙ ጭቅጭቅና ንዝንዝ ይሰማበታል። ነገር ግን ብዙ ጊዜ ሲጸድቁ የሚታዩት ከሁሉ በፊት እንግሊዞች፣ ከዚያ በኋላ የጥቅም ጓደኞቻቸው፣ ከዚያ በኋላም መላው የሰው ዘሮች ይጠቀሙባቸዋል ተብለው የሚታመንባቸው ነገሮች ብቻ እንጂ የታሰበው ሁሉ በስራ ላይ አይውልም። ስለዚህ በፕላውዴን ላይ አንድ ነገር ሳያጣራ የሚወነጀል የምክር ቤት አባል ያቀረበው ሐሳብ ምንም ሊጎዳው አይችልም። ይልቁንም የፕላውዴን ታላቅ ወንድም ትሬቨር ቲቸል ፕላውደን ለወንድሙ ሲከራከር የግርማዊነቱንም እውነተኛ ሰውነት በትክክል አስረድቷል። ወንድሜ ንጉሠ ነገሥት ቴዎድሮስን የሚደግፍ በእውር ፍቅር ተመርቶ ሳይሆን የሚሰሯቸውን ትክክለኛ ስራዎችና ኢትዮጵያንም ለመምራት በአገራቸው ካሉ ሰዎች ሁሉ የበለጠ ኃይልና የመሪነት ችሎታ ያላቸው ሰው መሆናቸውን በማየት ነው። ንጉሠ ነገሥት ቴዎድሮስ ያልተጣራ ወሬ ይዛችሁና በአፍሪካውያን ላይ ባላችሁ የተሳሳተ ጠቅላላ ግምት እየተመራችሁ እንደምታስቧቸው አውሬ የሆኑ ፍጡር አይደሉም በማለትና ሌላም ብዙ ነገር በመናገር ከሳሹን እያሳፈረ እውነተኛውን ነገር ገልጾታል። አለ ዮሐንስ። ዮሐንስ ከፈረንጅም ውስጥ እንደዚህ ያሉ ዋሾዎች አሉ አሉ አጼ ቴዎድሮስ ሊቀ መኳስ በተናገረው ቃል በመገረም ጃንሆይ ሰው በግል ተፈጥሮም ይሁን ተዘሩ በወረሰው ጠባይ አንዱ ከሌላው የሚለይባቸው ብዙ ጠባዮች አሉት። በጠቅላላው ሲታይ ግን በሰዎች መካከል ብዙ የጋራ ደካማነቶች አሉ። ከነዚህ ደካማነቶች አንዱም ውሸት መናገር ነው። ውሸታምነት የአንድ ዘር ወይም የአንድ ትውልድ ብቻ የተለየ ክፋት አይደለም። በማንኛውም ጊዜና በማንኛውም ሕዝብ መካከል ብዙ ዋሾች፣ ብዙም እውነተኞች ሰዎች ተገኝተዋል፣ ይገኛሉ። ነገር ግን የውሸቱና የእውነቱ መልክ ይለያያል። አውሮፓውያን በአሁኑ ዘመን ምቾት ወዳለው ኑሮ በየቀኑ ለመራመድ ስለሚፈልጉ ከፍተኛ ለሆነ የሀገር ወይም የግል ጉዳያቸው ብዙ ቢዋሹ ነውር የሰሩ አይመስላቸውም። ለማይረባ ነገር የሚዋሹም አሉ። ይሁን እንጂ ለማንኛውም ነገር የታመኑ ቅኖችና እውነተኞች ሰዎች ደግሞ ይገኛሉ። ዓለም ወደ ተሻለ አቅጣጫ ልትሄድ የምትችለው በእውነተኞች ሰዎች ሥራ እንደሆነም ይታመናል አለ ሊቀ መኳስ ዮሐንስ። በአውሮፓ መልካም ሰዎች እንዳሉማ ታላ ያውቃለሁ አሉ አጼ ቴዎድሮስ። ጥቂት ጸጥ ብለው ሲያስቡ ከቆዩ በኋላ የእኛ አገር ሰዎች የሚዋሹት ግን ለአገራቸው በጠቅላላው ወይም ለግላቸው መልካም ነገር ለማስገኘት ሳይሆን የአገራቸውን መልካም ዕድል ለማበላሸት ነው አሉ አጼ ቴዎድሮስ። ጃንሆይ ከአውሮፓውያን መካከልም ብዙ አጋቢስ ሰዎች አሉ። ኢትዮጵያ ውስጥም ብዙ መልካም ሰዎች አሉ። ብቻ የሚበዙት ሰዎች ክፉዎችና ዋሾዎች ተሆኑ የጥቂቶቹ ሰዎች መልካምነት እየተዳከመ ስለሚሄድ ኢትዮጵያን ተጥፋት ለማዳን አሁን ታሏት የሚበዙ መልካም ሰዎች እንዲኖሯት ያስፈልጋል አለ ሊቀ መኳስ ዮሐንስ። አይ ያሉት ጨርሰው እንዳይጠፉ ማሰቡ ቀርቶ መልካም ሰዎች ይበረክታሉ ብለህ ታስባለህ? አሉ አጼ ቴዎድሮስ። ጃንሆይ የክርስቲያን ዋና ኃይል ተስፋ ስለሆነ ተስፋ አንቁረጥ። ከዚህም ጋር ለግርማዊነቱ አንድ ነገር መናገር ይገባኛል። ግርማዊነቱ ለአንድ ወይም ከዚህ ለሚበዙ ሰዎች ብቻ ሳይሆን ለአገሮ ሕዝብ በሙሉ የተፈጠሩ ስለሆነ አሁን ሐዘኑንም ለመርሳት ይሞክሩ። የእቴጌን ሥራና ሁኔታ እያሰላሰሉ ዘወትር ቢያለቅሱላቸውና ቢጨነቁላቸው የራስዎን አቋም ተመጉዳትና በዚህም እግዚአብሔር እንዲጠብቁት የጣለበትን አደራ ከማጓደል በቀር ለእሳቸው ምንም ነገር ስለማይጠቅማቸው ለአገሮ ሲሉ ሐዘኖን ለመርሳት ይሞክሩ አለ ሊቀ መኳስ ዮሐንስ። አደራዬንስ አልረሳውም፣ ሐዘኑን ግን ሆዴ እንዴት ይቻለው ትለኛለህ ዮሐንስ አሉ አጼ ቴዎድሮስ። በዚህ ሁኔታ ሲወያዩ አምሽተው ሊቀ መኳስ ዮሐንስ እጅ ነስቶና ተሰናብቶ ወጣ። ምዕራፍ 43 ጋፋት የሀገራቸው መኳንንትና ካህናት እጅግ በሚያውኳቸው በዚያ ጊዜ ቤልና ፕላውዴን ንጉሠ ነገሥት ቴዎድሮስን በጣም አድርገው ይደግፉ ስለነበር ንጉሠ ነገሥቱ ከውጭ ለሚመጡ ወንጌል ሰባኪዎችና አስተማሪዎች በተለይ ከእንግሊዝ አገር ለሚመጡት ሁሉ የፍቅር እጃቸውን ዘርግተው ነበር። ጋፋት የምትባለዋን ከደብረ ታቦር ትንሽ ፈቀቅ ብላ የምትገኝ ለሥራ ምቹ የሆነች ከተማም ለእነሱ ሰጥተዋት የብረታ ብረቱ፣ የእንጨቱ፣ የጠፍሩ፣ የኖራው በጠቅላላው የብዙ ነገሮች ሥራ እየተከናወነባት ብዙ ኢትዮጵያውያንም በእጅ ሙያ እየሰለጠኑባት ትገኝ ነበር። ንጉሠ ነገሥት ቴዎድሮስ ዓላማቸውን ለመቅጨት የተነሳሱባቸው ወገኖቻቸውና የተወደዱ ባለቤታቸውን በድንገት የቀማቸው ሞት ያሳደሩባቸውን እጅግ ከባድ የሆነ ሐዘን ለማቃለል ከሚረዷቸው ጥቂት ነገሮች አንዱ እንዲያውም ከሊቀ መኳስ ዮሐንስ ምክር ቀጥሎ ታላቁ ነገር ወደ ጋፋት ሄዶ በዚያ የሚከናወነውን አስደሳች የሥራና የትምህርት እንቅስቃሴ ሲመለከቱ መቆየት ነበር። ውሃው እጅግ ሰፋፊ ከሆኑ የብረት በርሜሎች ተቀጣጥሎ በተሰራው አሸንዳ አዘቅዝቆ ሲወረወር እንደ እንዝርት በሚያሽከረክረው መንኮራኩር በዚህም በዚያም የሚዟዟሩ የላስቲክ መቀነቶች በየአቅጣጫው አንዳንድ ነገር ሲያሽከረክሩ፣ አንዱ መዘውር እንጨት ሲሰነጥቅ፣ አንዱ መዘውር ኖራ ሲፈጭ፣ አንዱ መዘውር ወናፍ እያናፋ ናሱን፣ ብረቱን፣ ብሩን፣ መዳቡን፣ ወርቁን ሲያቀልጥ፣ አንዱ መዘውር ባሩድ እየወቀጠና እያንኮረኮረ ሲያወርድ ከዚያም እያንዳንዱ ፈረንጅ በአንድ ኢትዮጵያዊ ጀርባ ሆኖ መዶሻ፣ መላጊያ፣ መጋዝ፣ መጥረቢያ ወይም ሞረድ ያስይዝና እንደዚህ አርግ እንደዚህ ስራ እያለ ሲያሳይ አጼ ቴዎድሮስ ሁሉንም እየተዘዋወሩ ሲያዩ ቆይተው ወደ ኮረብታው አናት ወጥተው ከሊቀ መኳስ ዮሐንስና ከፕላውዴን ጨዋታ ጋር ያን ቀዝቃዛ አየር ሲቀበሉ ይቆዩና ወደ ደብረ ታቦር በሚመለሱበት ጊዜ ጥቂት ደስ ብሏቸው ያመሹ ነበር። ምንም እንኳ የአገሪቱ አንድነትና ሰላም ጨርሶ ቢናጋባቸው የፈረሰውን ሰላም እንደገና መልሰው አገሪቱንም በአንድነቷ ጠብቀው ለማሰልጠን የነበራቸው ተስፋ ገና አልሞተም ነበር። አገራቸውን ለማሰልጠንም የአውሮፓውያን እርዳታ ምን ያህል እንደሚያስፈልጋቸው በትክክል ያውቁት ነበር። ስለዚህ ከደብረ ታቦር ከተማ በእግር ከአንድ ሰዓት የበለጠ የማትወስደውን ጋፋትን መርጠው ወደ ኢትዮጵያ ለመጡት አውሮፓውያን ሰጥቷቸው የጋፋት ከተማ ለአውሮፓውያኑ መስፈሪያ እንድትሆን መመረጧ በሁሉ ነገር አዲሱና የምትታይና እጅግ ደስ የምትል ከተማ አድርጓት ይገኝ ነበር። በዘመኑ ከማንኛውም ቦታ ይበልጥ አዲስ የሆነ የሥራ እንቅስቃሴና አዲስ ትምህርት ይታይባታል። በውስጧ የነጭ ዘሮች እንደ አበሾች በዝተው የሚታዩበት ጊዜ ነበር። በአማርኛ ቋንቋ የታተሙ መጽሐፍ ቅዱስና ሌሎችም ጽሑፎች ለሕዝብ ይታደሉባት ነበር። የተሰሩባት ቤቶች አዲስ መልክ የሚታይባቸውና ውቦች ነበሩ። እነ ማርቲን ፍላድ በአማርኛ ቋንቋ ሲያስተምሩባትና ወንጌል ሲሰብኩባት ይታይ ነበር። አጼ ቴዎድሮስ በዚያ ጊዜ የራሳቸው አምባ አርገው ሁሉንም ነገር ያስቀምጡበት ወደ ነበረው ወደ መቅደላ ሲሄዱ በመዘጋጀት ላይ ሳሉ አንድ ቀን ጋፋትን ጎብኝተው ወደ ደብረ ታቦር ይመለሱ ነበር። በአንድ ቦታ ላይ አጼ ቴዎድሮስና መኳንንቱ ሁሉ ከበቅሎ ወርደው በእግር ወደ አንድ ኮረብታ አፋፍ ላይ ሲወጡ ቆንስል ፕላውዴን ከዘራ ይዞ እንክስ ሲል ለመራመድ ተስኖት ታየ። አጼ ቴዎድሮስ ለረጅም ጊዜ እግረ በሽተኛ ሆኖ ወደ ቆየው ቆንስል ቀረብ ባሉና ክንዱን ያዝ አርገው አይዞህ አሁንስ በምንም ሁኔታ ምጽዋ አደርስሃለሁ አሉት። እሺ ጃን ሆይ በዚህ ሁኜ አገሬን ብቻ ሳይሆን ግርማዊነቶንና ኢትዮጵያን ጨምሬ ባገለግል የመጨረሻው ታላቅ ምኞቴ ተፈጸመልኝ ማለት ነበር፣ ግን አልሆንልኝ አለ። ጥቂት ተቆየው ለሕይወቴም ሳያሰጋኝ አይቀርም አለ ቆንስል ፕላውዴን። ከምትሞትማ ሂድ እንጂ በዚያውንም ብዙ ልትረዳኝ ትችላለህ። ንግሥት ቪክቶሪያ የምፈልጋቸውን አስተማሪዎችና ሰራተኞች በቶሎ ባይልኩልኝ እንኳ በራሳቸው ፈቃድ ወደ ኢትዮጵያ የሚመጡ ሰራተኞችና አስተማሪዎች ቢገኙ በፈለጉት ነገር ሁሉ እየረዳኋቸውና ብዙ ገንዘብ እየከፈልኳቸው ሊኖሩ የሚችሉ መሆናቸውን እያስረዳህ ብትልክልኝ ከፍተኛ እርዳታ ነው አሉ አጼ ቴዎድሮስ እጁን ቀስ አድርገው እየለቀቁና ጎን ለጎን እየተራመዱ። ጃንሆይ እንግሊዝ ሀገር ቀርቶ ከምድር ጫፍ ላይ ብቀመጥ ለኢትዮጵያና ለግርማዊነቱ ላበረክት የምችለው አገልግሎት ካለ በጭራሽ አልቆጥበውም አለ ቆንስል ፕላውዴን። አቶ ፕላውዴን እኔ መቼም እንደምታውቀው የአገሬ መሬት ሁሉ እንደ ጋፋት የሥራ ቦታ እንዲሆን ነው የምፈልገው አሉ አጼ ቴዎድሮስ። በጣም ተሰለጠኑት የአውሮፓ ሀገሮች እንዳንዱ ሊያደርጓት ይችላሉ አለ ቆንስል ፕላውዴን። ለመሆኑ አውሮፓውያን ያን ያህል ሊሰለጥኑ የቻሉት እግዚአብሔር መርጦ ስለፈጠራቸው ነው ወይስ በሌላው ዓለም ክፍል ሊገኙ ያልቻሉ አዋቂዎች ከመካከላቸው ስለተፈጠሩላቸው? አሉ አጼ ቴዎድሮስ። አውሮፓውያን ከሌላው ዘር ተለይተው የእግዚአብሔርን ጸጋ ታድለው የተፈጠሩ ሰዎች አይደሉም። ነገር ግን እግዚአብሔር ለሰው ልጆች በሙሉ የሰጠውን ጸጋ አስቀድመው ተጠቅመውበታል። ስለ አዋቂዎቻቸውም ቢሆን ምናልባት እንደነሱ ያሉ በእውቀት የታደሉ ሰዎች በሌላው የዓለም ክፍልም ሳይፈጠሩ አልቀሩ ይሆናል። ነገር ግን የአውሮፓ አዋቂዎችን ከሌሎች አዋቂዎች የተለዩ አድርጓቸው የተገኘው ያሰቡትን ነገር ለመፈጸም ያላቸው ትዕግስት ነው። አንድ መልካም አውሮፓዊ ለሚያምንበት ነገር የማያቋርጥ ችግርና ፈተና ቢደርስበትም እሱን ችሎ ላደርገው እችላለሁ ወይም ይገባኛል የሚለውን ነገር ይከታተላል። ይህ አይነቱ የጥቂት ሰዎች የመንፈስ ብርታትም አውሮፓ ከዓለም ሁሉ ቀድማ በግዙፍ ስልጣኔም በመንፈስ ርቀትም እንድትራመድ አደረጋት አለ ቆንስል ፕላውደን። ሕዝብ አንድ ሆኖ ለመልካም ሥራ ካልተሰለፈ የጥቂት ሰዎች ብርቱ መንፈስና ቅን ሐሳብ ብቻ ከፍተኛ የጋራ እድገትን ያስገኛል ብለህ ታስባለህ? አሉ አጼ ቴዎድሮስ። ያስገኛል ጃንሆይ። ብዙ ሰዎች የሚጠቀሙባቸውና የብዙ ሰዎችን የኑሮ አቋም የለወጡ ብዙ ታላላቅ ስራዎች በአንዳንድ ታላላቅ ሰዎች እውቀትና ትዕግስት የተገኙ ናቸው። ዓለምን በሰፊው የጠቀሟትና የለወጧት ሰዎች ቢቆጠሩ አንድ ሁለት ተብለው ተቆጥረው የሚደረስባቸው ናቸው አለ አንገቱን ደፍቶ ከዘራ እያነከሰ ከንጉሠ ነገሥት ቴዎድሮስ ጎን የሚያዘግመው ቆንስል። የእኛን አገር ሁኔታ ስታየው ይህ የሚቻል ይመስልሃል ዮሐንስ? አሉ ብቻቸውን የገነቡት ሥራ እየተናጋባቸው በመሄዱ ስለ ወደፊት እቅዳቸው መሳካት የተጠራጠሩት ንጉሠ ነገሥት ለጥጋቸው ሆኖ ኋላ ኋላቸው ወደሚከተለው ሊቀ መኳታቸው ዘወር ብለው እውነት ነው ጃንሆይ አንድ ሰው ዓለምን በሙሉ ሊጠቅምም ሊጎዳም የሚችል ከፍተኛ ሥራ ሊሰራ ይችላል። ግን ብቻውን ሆኖ አይደለም። ማንም ብርቱና አዋቂ ሰው ብቻውን ሆኖ በሚሰራው ነገር ብቻ ልኑር ቢል ዓለምን ቀርቶ ራሱን ብቻ መጥቀም አይችልም። የአንድ ሰው ጠቅላላ ኑሮ ከሌሎች ሰዎች ኑሮ ጋር የተቆራኘ ነው። ይሁን እንጂ ብዙ ሰዎች ሊሰሩት የማይችሉትን ሥራ የመስራት ችሎታ ያለው ታላቅ ፍጡር መኖሩ አይካድም። ሩቅ ሳንሄድ ግርማዊነቱ ለኢትዮጵያ የሰራውን ያህል ለመስራት የኢትዮጵያ መሳፍንት ሁሉ በአንድ ላይ ቢፈልጉ በጭራሽ አይችሉም ነበር። ከዚህም ጋር የኢትዮጵያ ሕዝብ ታላቅ ሰውነቱን አውቆ የሥራውን ዓላማ ካልተከተለ ድካሞንና ጥረቶን ሁሉ በከንቱ ሊያስቀርቦት ይችላል። ስለዚህ አንድ ሰው ብቻውን ከፍተኛ ሥራ መስራት ይችላል። እንዲሁም ሌሎች ካልተባበሩለት ብቻውን መስራት አይችልም የሚሉት አነጋገሮች ሁለቱም እውነት የሚባሉባቸው ምክንያቶች አሏቸው አለ ሊቀ መኳስ ዮሐንስ። እርግጥ ነው አንድ ሰው ምንም እንኳ በሰብአዊ ተፈጥሮ እንደ ሁሉም ሰው ሰው ቢሆን የእግዚአብሔር ኃይል ሲያድርበት ከማንም የበለጠ ሰው ሊሆንና ብዙ ሰዎች የሚጠቀሙበትን ሥራ መስራት እንደሚችል አውቃለሁ። ግን አሁን አንተም እንደተናገርከው የሌሎች ድጋፍ በጣም አስፈላጊ ይሆናል። እስቲ አሁን የኔን ችግር ተመልከት። በዚህ የገነባሁትን ሲያፈርሱ፣ በዚህ የተከልኩትን ሲነቅሉ ሥራዬን ሁሉ ያበላሹብኛል አሉ አጼ ቴዎድሮስ። እዚህ ሁኔታ እየተወያዩ ወደ ኮረብታው አናት ወጥተው የአካባቢውን የምድር አቀማመጥ ሲመለከቱ ቆይተው ወደ ከተማ ተመለሱ። ምዕራፍ 44 የመዓቱ ጦርነት መጀመር። ንጉሠ ነገሥት ቴዎድሮስ ገና ደብረ ታቦር ላይ እንዳሉ ከድሮው እጅግ የሚበዛ ጦር ያዘጋጀው አመዴ በሽር ወደ መቅደላ ሲጓዙ ሊገጥማቸው መዘጋጀቱን ሰሙ። ከዚያም መቅደላ መሄዱን ተዉና አመዴ በሽር ወደሚገኝበት ዘመቱ። በዚህ ጊዜ ወደ ወሎ ሲሄዱ ባላገሩ ሁሉ ከአመዴ በሽርና ከሌሎች የሽፍታ አለቆች ጋር ተባብረው ስላገኙት ንጉሠ ነገሥት ከሆኑ ጀምሮ ከልክለውት የቆዩት የባላገር ቤት ብዝበዛ እንዲፈጸም ለወታደሮቻቸው ትእዛዝ ሰጡ። ባለፈው ጊዜ ሁሉ ከባላገር ቤት ገብቶ የዳሮ ጫጩት እንኳ ያረደ ወታደር ቢገኝ እጁን እስከ መቆረጥ ድረስ ይቀጣ ነበር። አጼ ቴዎድሮስ እየዘመቱበት ለወታደሮቻቸው የሚሰጡት አዋጅ ሰላምንና መልካም አስተዳደርን ለመመስረት እንጂ ሕዝብን ለመዝረፍና ለማጉላላት ስላልመጣን ምናልባት እህል ውሃ ቢቸግራችሁ ባለቤቱ የሚችለውን ያህል እህል ውሃ ከመቀበል በስተቀር የአንድ ሰው ቤት እንዳትነኩ የሚል ቃል የሚገኝበት ነበር። በዚህ ጊዜ ግን ይህ አይነቱን ትዕዛዝ ሊሰጡ አልቻሉም። ይልቁንም ለአህመድ በሽር ወይም በወንድነት ገጥመኸኝ አይለይልን፣ ፊቴን ወደ ወሎ ሳዞር በረሃ ትገባለህ፣ ወይ አርፋ ትቀመጥና ህዝቡ በሰላም እንዲኖር አታደርግ። እኔ የተነሳሁት ኢትዮጵያ አንድ ለማድረግ ያንተን ዘመዶችና ክርስቲያኖችን በአንድ መሶብ ለማብላት እንጂ ማንንም ለማጥፋት አይደለም። ተው ግባ፣ ላለፈው ጥፋትህ ምሕረት አድርጌልሃለሁ ብለው ቢልኩበት ፍጹም የሆነ ድንቁርናና የአረብ ስብከት ያለበት መልስ ላከባቸው። ንጉሠ ነገሥት ቴዎድሮስ ይህን ሲሰሙ እኔስ አገሬን እንውረር የሚሉትን የግብፅና የቱርክ እስላሞች እንጂ የአገሬን እስላሞች አንድ ቀንም ጠልቼ አላውቅም ነበር። አመዴ በሽርም ቢሆን ለግዛቱ ብሎ እንጂ ስለ ሃይማኖቱ የሚዋጋኝ መስሎ እስከ ዛሬ አይታየኝም ነበር። ባለ ደምነን ታለም ይሁን በሉ የእሱና የመሰሎቹ ተባባሪዎች የሆኑትን ሁሉ እንደፈለጋችሁ ዝረፉ ብለው አዘዙ። የእሳቸው በወሎ ያን ያህል ጊዜ መንከራተት፣ የእቴጌ ተዋበች በዚያ መሞት፣ የብዙ ታማኝ አሽከሮቻቸው በዚያ መውደቅ የንጉሡን ቁጣ ጸጸት ስለጨመረበት ይህን የግድየለሽነት ትእዛዝ ሰጡ። ትእዛዙን ለማስከበር ከእግዚአብሔር የታዘዘ ይመስል በዙ- በንጉሠ ነገሥት ቴዎድሮስና በአመዴ በሽር ወታደሮች በተጨነቀው የወሎ ግዛት ሕዝብ ላይ ከፍተኛ ረሃብና ቸነፈር ወረደ። የንጉሠ ነገሥቱ ወታደሮች የአመዴ በሽር ወታደሮች ታዩበት የሚባለውን የባላገር መንደር ሁሉ ከብቱን፣ ያለችውን ትንሽ እህል፣ ልብሱን፣ ብሩን ይዘርፉት ጀመር። ወታደሩ ሁሉ እህል እስከሚረሳ ድረስ ከጧት እስከ ማታ ስጋ ሲሰለቸው ቋንጣ፣ ቋንጣ ሲሰለቸው ስጋ፣ ጥብስ ሲሰለቸው ብርንዶ፣ ብርንዶ ሲሰለቸው ጥብስ እያለ የወሎን ከብት ጎመን አደረገው። በንጉሠ ነገሥቱ ሰፈር አካባቢ የሚገኙ የወታደር ሰፈሮች ሁሉ ከጥቂት እንጨቶችና ከብዙ የከብት ቆዳዎች የተሰሩ ሆኑ። አጼ ቴዎድሮስ በሕግና በሰላም ለማስተዳደር ያን ያህል ለምነው ያን ያህል ታግሰው ስለ ሰላም የነበራቸውን ተስፋ ሲቆርጡ ወታደራዊ ትዕዛዝ በመስጠታቸው በየቦታው የሚታረደው ከብት ብቻ መሆኑ ቀርቶ ሰው ጭምር ሆነ። ቀደም ባለው ጊዜ ማንኛውም ጠላት ቢሆን ያለ ፍርድ እንዳይሞት እጅግ ሲጠነቀቁና ብዙ ጠላቶቻቸውን እንደ ወዳጆቻቸው ሲያከብሩ የኖሩት ንጉሠ ነገሥት ጸጸት፣ ሐዘን፣ በሕዝብ ክፋት የመጣ ብርቱ ብስጭት፣ የተፈጥሮ ብስጩነት፣ ከፍተኛ ቸልታና ጭካኔ ስላሳደሩባቸው የሰው ሕይወት ዋጋ ቢስ ነገር ሆነ። እግዚአብሔርን ካልፈራ አንድ ወታደር አስር ሰው ገደለ ቢባል ምንም ጥፋት የሰራ አልመስላቸው አለ። የሚማረኩትንም ሽፍቶች እንደ ዱሮው ወደ ፈለጋችሁበት ሂዱ እያሉ በምህረት በመልቀቅ ፈንታ ዋና ዋናውን አጥፊ አንተ እስተ ጊዜው ኑሮ ሟችና ፈራሽ የሆነው እጅና እግርህ ሲቆረጥ እንዲህ ተተሰቃየህ የሕዝቧን ሃይማኖት መልካም ዕድልና መልካም ኑሮ ይዛ እስተ ህልፈተ ዓለም መኖር የሚገባት ኢትዮጵያ እጅና እግሯን ስትቆራርጧት ምን ያህል እንደምትሰቃይ በዚህ ተረዳው እያሉ እጅና እግሩን ሲያስጎማምዱት የቀረውን ወደ መቅደላ እየላኩ ያስሩት ጀመር። አመዴ በሽር ራሱ ውሃ ይብላኝ ብሎ ሸሽቶ ሲያመልጥ አብዛኛውን ሽፍታና የነሱ ተባባሪ የተባለውን ሁሉ ደምሰው በዚያው እንዳሉ ከመቅደላ አንድ አሳዛኝ ወሬ ደረሳቸው። መቅደላ ካሉት ሹሞቻቸው የተላከው ደብዳቤም ጃንሆይ ተቋራ ኑሮ ጀምሬ እስከዛሬ ድረስ አምነውትና ወደውት የኖሩት የመቅደላ ገዥም አድርገውት እስከዛሬ የቆየው ግራዝማች አለሜ እና መዴ በሽር ጋር ሲላላቅ ቆይቶ ስለነበር አሁን ጃንሆይ ሁሉንም እየደመሰሱ መምጣቱን ስላወቀ ከርቶ ጠፍቷል የሚል አሳዛኝ መርዶ ነበረበት። ደብዳቤውን ደጋግመው ካነበቡ በኋላ የመልእክተኛውን ፊት ቀና ብለው እያዩ ይህን ደብዳቤ እውነት ከመቅደላ ነው ያመጣኸው? አሉ አጼ ቴዎድሮስ። አዎ ጃንሆይ፣ አለ መልእክተኛው በትካዜ። አለሜ ሞተ ነው ወይስ ከዳ የሚሉት? ከዱ እንጂ ጃንሆይ። አለሜ የኔው ግራዝማች አለሜ። አዎ ጃንሆይ። ኧረ አለሜ ተከዳኝ፣ እንግዲህ ማንን ልመን? አሉና አጼ ቴዎድሮስ በሁለት እጆቻቸው ሁለቱን ጆሮ ጥራዎቻቸውን ይዘው መሬት መሬት ሲያዩ ከቆዩ በኋላ የእልፍኝ አሽከሩን ጠርተው አሁን ሊቀ መኳስ እንግዳንና ገብርዬን በችኮላ አስጠራልኝ አሉ። ከዚያም ጥቂት ተከዝ ብለው መሬት መሬቱን ሲያዩ ቆዩና ወደ መልእክተኛው ቀና ብለው እሱስ ይሁን አምባውስ እንዴት ነው አሉ። አምባው እንደነበረው ነው፣ ምንም አልሆነ አለ መልእክተኛው። ለመሆኑ ብዙ ሰው አብሮት ከዳ? የራሳቸው አሽከሮች ብቻ ናቸው። እንግዲህ እግዚአብሔር ይፍረድበታ። ከዚህ በላይስ እንዴት ላምነው እችላለሁ? አጼ ቴዎድሮስ መልእክተኛውን ሲጠያይቁ እነ ሊቀ መኳስ መጥተው ገብተው እጅ እየነሱ ቆሙ። ተቀመጡ አሉ አጼ ቴዎድሮስ ትካዜ ባለበት ድምፅ። ሊቀ መኳስ ዮሐንስ ከአጼ ቴዎድሮስ ጠጋ ብሎ ሲቀመጥ ራስ እንግዳና ፊት አውራሪ ገብርዬ በስተግራ በኩል ጥቂት ዝቅ ብለው ተቀመጡ። አጼ ቴዎድሮስ ወደ ራስ እንግዳና ወደ ፊታውራሪ ገብርዬ እየተመለከቱ እንግዳ አሉ። አቤት አሉ ራስ እንግዳ። ገብርዬ አሉ ንጉሠ ነገሥቱ። አቤት አሉ ፊት አውራሪ ገብርዬ። እናንተስ መቼ ነው የምትከዱኝ? አሉ ንጉሠ ነገሥት ቴዎድሮስ። እንዴት ጃንሆይ አሉ ራስ እንግዳ። ፊት አውራሪ ገብርዬም አከታትለው ስንሞት ጃንሆይ አሉ። ዓለሜ ከዳኝ እኮ አሉ አጼ ቴዎድሮስ። ሊቀ መኳስ ዮሐንስ ፊቱ በሐዘን ቀልቶ የቱ ዓለሜ ጃንሆይ አለ። ሁሉም በድንጋጤ ክው ብለው አጼ ቴዎድሮስን ይመለከቱ ጀመር። ዓለሜ እኔው እንደነ እንግዳ እንደነ ገብርዬ ታሪክ የፍቅራችንን ታሪክ ስነግርህ የኖርኩት በየጦሩ ግንባር ሳይከዳኝ አብሮኝ የኖረው ባላጋራዎችን ያሰርኩበትን ንብረቴን ሁሉ ያስቀመጥኩበትን የመጨረሻው ከተማዬና አምባዬ አድርጌ የጠበቅኩትን መቅደላን ጠብቅ ብዬ ከታላቅ እምነት ጋር የሾምኩት ዓለሜ ከዳኝ አሉ አጼ ቴዎድሮስ። ጃንሆይ ለመሆኑ ያስቀየሟቸው ነገር ኑሮሃል? አለ ሊቀ መኳስ። እግዚአብሔር ይቀየምብኝ ዮሐንስ አላስቀየምኩትም። ሳይበድለኝ ያስቀየምኩትስ ይህን የእግዚአብሔር ሰው ነው። ማረኝ እንግዳ፣ ስለ እግዚአብሔር ይቅር በለኝ። ያለ ምክንያት አስሬ አጉላልቼሃለሁ፣ ማረኝ አሉ አጼ ቴዎድሮስ ከተቀመጡበት ተነስተው። አጼ ቴዎድሮስ በትንሽ ምክንያት ተጠራጥረው ታማኝ አሽከራቸውን ራስ እንግዳን ለጥቂት ጊዜ ያስተዋቸው ስለነበር በዚህ ይጸጸቱ ነበር። ራስ እንግዳ ከተቀመጡበት ብድግ አሉ። ተውራሪ ገብርዬና ሊቀ መኳስም አብረው ተነሱ። ጃንሆይ ጌታ አሽከሩን ቢቀጣ ጥፋት ነው ወይ? ይልቅስ እኔ ስላስቆጣሁት ይማሩኝ አሉ የአጼ ቴዎድሮስ ቅንና ታማኝ አሽከር ራስ እንግዳ በአጼ ቴዎድሮስ ጫማ ላይ ተደፍተው አንተ ማረኝ የኔ ጌታ አንተ ማረኝ እያሉ አጼ ቴዎድሮስ ዝቅ ብለው አንገታቸውን አቀፉና ራስ እንግዳን አነሷቸው። ይህ በሚሆንበት ጊዜ አራቱ ሰዎች በጣም ተክዘው ይታዩ ነበር። ሁሉም በየነበሩበት ተመልሰው እንደተቀመጡ ወደፊት ስለሚቀጥለው ጦርነት ውይይት ጀመሩ። አሁን ወዴት ብንሄድ ይሻላል? ጎጃምም ሸዋም አምፀዋል። ወገራና ስሜንም ተነጋረት ጋር ነን ማለት ጀምሯል። በትግሬም ካሳ ሰባጋዲስ በነ ንጉሴ ኃይል ጨርሶ ለመሸነፍ ምንም አልቀረው አሉ አጼ ቴዎድሮስ። እርግጥ ነው ሁሉም አምፀዋል፣ ግን አስቀድመን ንጉሴን መውጋት አለብን። ምክንያቱም አንደኛ በትግሬ የሚገኙ አውሮፓውያን ካቶሊኮች የንጉሴ መንግስት በፈረንሳይ መንግስት ዘንድ እንዲታወቅ ስላደረጉ ከቀን ወደ ቀን በመደርጀት ስለሚገኝ ነው። ሁለተኛ ትግሬ ዋናው የኢትዮጵያ በር ስለሆነ ማንኛውም ጠላት ቢሆን በዚያ በኩል አስቀድሞ ማስወገድ ስለሚገባ ነው አለ ሊቀ መኳስ ዮሐንስ። እኔም ያሰብኩት ይሄን ነው። አንተ ካቀረብካቸው ምክንያቶች ሌላ አቶ ቡላዴን ምጽዋ በሰላም ማድረስ ስላለብን ንጉሴን ተሁሉ በፊት መውጋት ይገባኛል አሉ አጼ ቴዎድሮስ። አዎ እሱም አንድ አስፈላጊ ነገር ነው አለ ሊቀ መኳስ። ወደ ተድላ ጓሉና ወደ አመሌ መሽር መዝመት መቼም ረዳቶቻቸውን ለማጥፋት እንጂ እነሱ እንደሆኑ ቆመው አይገኙ አሉ አጼ ቴዎድሮስ። ጦርነቱን አስቸጋሪ ያደረገው እኮ ይሄ ነው። ወይ ህዝቡ ደካማነታቸውን አውቀው አንከተላቸውም አይላቸው፣ ወይ እነሱ ገጥመው ቁርጡ ይለይልን አይሉ አሉ ራስ እንግዳ። ፊት ለፊት የሚገጥመን ቢሆንማ ይህ ሁሉ ችግር መቼ ይደርስ ነበር? አሉ ፊት አውራሪ ገብርዬ። ለማንኛውም ነገር የንጉሴን ነገር አንድ መንገድ እናስይዝና ሌላውን ሁሉ በኋላ እናስባለን አሉ አጼ ቴዎድሮስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።
በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት እኔመዩ ቱርክባይ የምሸሽና